Έλα, να συντονιστεί.
ስልህ አብሮ
ብር ለማስገባት እንዲ ብሎ ነበር እና እሺ በቴሌግራም ላክ ብላኝ ነበረ ላኩላት።
ማን የሚለው ነው?
እ?
ማን የሚል ነው ስምህ? ቴሌግራም ነው።
እ, ቴሌግራም ላይ በዚህ ቁጥር ነው የተከፈተው።
እሺ ቆይ መስመር ላይ ቆይ። እሺ ማን ልበል ስምህን? ይቅርታ ምን ተስኖት
okay voice ልከህልኝ ነበረ?
አ
okay deposit ለማድረግ ነው አይደለ?
አ
እሺ እንትን የሆነች ቪዲዮ ልኬልሃለሁ። እሺ deposit እንዴት ማድረግ እንደምችል እ?
ቪዲዮ ልኬልሃለሁ። deposit እንዴት ማድረግ እንደምችል እያንዳንዱን step ያሳይሃል። አሁን ልኬልሃለሁ፣ check አድርገው ገባ።
እሺ እሺ አብሮሽ።
ስለጠኛ ቦታ አመሰግናለሁ።
እሺ thank you እሺ መልካም ምሽት።
በወጣ